አልፈልግም ፍቅር ካንቺ ሌላ ከጠረን ይሎኛል ኧረ ምላ ሰዎች ሳይገባቸው ኧረ ምላ ክፍት ቦታ የለም ኧረ ምላ ብለሽ ንገሪያቸው ኧረ ምላ ተንሰራፍተሽበት ኧረ ምላ ባይምሮዬ ጓዳ ኧረ ምላ አንቺን የት አድርጌ ኧረ ምላ ልቀበል እንግዳ ኧረ ምላ እንደው ምላ ምላ ኧረ ምላ እንደው ምላ ምላ ኧረ ምላ አልፈልግም ፍቅር ካንቺ ሌላ ልቤ ከልብሽ ጋር ኧረ ምላ በሀሳብ ተገናኝቶ ኧረ ምላ ስገላገላ አደርኩ ኧረ ምላ ያንቺ በኔ ጥንቱ ኧረ ምላ እህላዬ በላኝ ኧረ ምላ አይጥመኝ ሙዚቃ ኧረ ምላ ደስታዬ አንቺ ነሽ ኧረ ምላ ተረዳሁት በቃ ኧረ ምላ እንደው ምላ ምላ ኧረ ምላ እንደው ምላ ምላ ኧረ ምላ አልፈልግም ፍቅር ካንቺ ሌላ እንደው ምላ ምላ ኧረ ምላ እንደው ምላ ምላ ኧረ ምላ አልፈልግም ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ የሐኪሞች ብዛት ኧረ ሜላ ምንም አረዳኝ ኧረ ሜላ በሽታ አንቺ ነሽ ኧረ ሜላ በቅርብ አትገኝ ኧረ ሜላ ራቤ ቢጠማ ኧረ ሜላ ምናምኑን በላሁ ኧረ ሜላ ጥጋቢ አንቺ ጋራ ኧረ ሜላ መሆኑን ነቻጣሁ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ